પહેલા તો મુશ્કેલ છે ሄሎ ሄሎ እሺ ጤና ይስጥልን ሰላም ነው?
ሰላም ነው።
አለን እሺ ምን እንርዳዎት?
አንድ ፖስት ፖንድ ሆኖ በአንድ ቲም ወድቆ ነበረ።
ትኬት ነው?
አ እስካን ሳረገው አያመጣም።
cashier ክ ሁሉን ንገረኝ።
እሺ አስራ ሶስት
እሺ አስራ ሶስት ስምንት አርባ አራት ስምንት አርባ አራት ሶስት ስልሳ
እሺ አሁን ታርሞልሃል check አድርገው እሺ እሺ እሺ